ሄሎ ጤና ይስጥልኝ ቤት ቤት
ኤፍሬም ኤፍሬም ዶላ የ betting account ፈልጌ ነበር cashier ማለት ነው።
አዲስ ነው
አዲስ ነው። እስካሁን ሁለት አለኝ ግን ለመጨመር ነው።
ኦ እሺ ኤፍሬም ዶላ አ፣ የት ነው
አ፣ እሺ።
የት ነው shop ኡ okay አረካ አረካ አ፣ ምን ለመጨመር ነው ያልከኝ cashier ኣ cashier ለመጨመር ነው።
ስንት cashier
ሁለት ሶስት አሪፍ ሶስት cashier አ እሺ አንድ ቀይ መስመር ላይ ጠብቀኝ አንዴ እሺ እደ- ወይ እደውልልሃለሁ አንዴ ሄሎ እደውልልሃለሁ እሺ መልሼ ብጠይቅልህና እሺ